ሄሎ
አቤት ጤና ይስጥልኝ።
ብሬ እየተቆረጠብኝ ነበር ለማቋረጥ ፈልጌ ነበር።
እሺ ስልኮቱን ይንገሩኝ። ወንድም
ሀያ አምስት
ዜሮ ዘጠኝ
ሀያ አምስት ሀያ አምስት ሀምሳ ሶስት አስራ ሁለት አስራ ሁለት ሰላሳ አንድ አንድ የመስመር ላይ ጠብቁ። አቋርጭላለሁ።
እሺ ተቋርጧል።